Hello፣ እሺ ሰላም ነው?
ሰላም ነው?
ቢላል ነህ?
አይደለም፣
እሺ የቴሌብር account ኡ እንደዛ ብሎ ነበር ያወጣልኝ።
እና ሰጥቼ ነው እያልኩሽ ላይ ላልሽው
እ ሰጥቼ ነው እያልኩሽ እኮ ነው የላክሽው።
አዎ እና already ሳይልክ transaction ኡ balance ነው የሚለው process ላይ ነበረ። balance አድርገውታል ቻፓዎች። በቴሌብር ነበር ያረካው።
ዋ- እኔ የኔ account አይደለም ወደ ወደ ሌላ account የላኩት።
አዎ እኮ ተሳስተ አስገብተ ነው እና ሳይልክ already balance ሆኗል።
ዋ- ካስገባሽ በኋላ እኮ ነው balance ራስ ነፋሽ ነው እንጂ መጀመሪያ process ላይ ነበር የሚለው ከዛ status ኡን ሳይልክ balance ሆኗል እና እስቲ ደውለህ ካናገርከው
ታዩ በቃ ችግር የለውም።
አይ ባለቤቱን ደውለህ አናግረው በዛ ቁጥርና የሚልህን ንገረኝ።
እሺ እሺ አባ